Hello ጤና ይስጥልን ችብችብ።
እስኪ አሁን ቁጥር ነግራኝ ነበረ ጓደኛሽ ደወል ሽንኩርት አዘን አልደረሰንም። order ኡ ትናንት ነበር ነበር ዛሬ location ኑ።
መድረስ ነው። የመልካ ታወር ሲያሳ ቸርቸር ማለት ነው።
አዎ የ driver ስልክ አልነገረችሁትም?
ነግራኝ ነበረ።
እሺ loud ሳደርግ አይሰማኝም። በመሀል አንድ ቁጥር miss አድርጌያለሁ። ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ብላኝ
ሀያ ሀምሳ ሰባት አሚር።
ሀያ ሀምሳ ሰባት አዎ አሚር ይባላል። ይደውሉለት።
እሺ እሺ እሺ